ጤና ይስጥልኝ Hello Visa ሊዲያ ነኝ። እባክዎትን ምን አይነት ጉዞ ሄሎ ሄሎ
እንትን ጣሊያን ኤምባሲ ቀጠሮ ለመያዝ ፈልጌ ነበር።
እሺ
እ መረጃ ለማወቅ ፈልጌ ነበር ምን ምን እንደሚያስፈልግ የሚያስፈልገውን document ነው የፈለጉት?
ስልሽ ቀጠሮ ለማስያዝ ምን ምን ነው ከኔ የሚጠበቀው ለማወቅ ፈልጌ።
Okay እሺ የሚያ- የሚያስፈልጉትን document አሟልተዋል ለጉዞ?
አዎ በጋብቻ ነው
በምንድን ነው እርስዎ የፈለጉት? በጋብቻ ነው?
በጋብቻ ነው። document ኡ already ነገ ወይ ከነገ ወዲያ ከዛ ይመጣልኛል እሺ እና የቱ ጋር ሂጄ ነው ቀጠሮ ቀጠሮ ማስያዝ?
የሚያዝበትን አዎ አንዴ መስመር ላይ ቆዩ።
እሺ
ደንበኞች